CT scan ለማስነሳት አስብ ፈልገን ነበር። እናት አምቡላንስ
እሺ፣
ሚኒሊክ ነው ያለ ነው።
ከሚኒሊክ ነው።
ከሚኒሊክ
እሺ። በዚህ ስልክ ይደወልላችሁ፣ በዚህ ስልክ ይደወልላችሁ።
እሺ፣ ደውዪልኝ። እንትን አሁን ልጠይቅሽ እችላለሁ? እንትን አሁን cost ኡ ምን ያህል እንደሆነ CT scan ኡ ይቻላል። የምንድን ነው?
ቆይ እስኪ አኬ ዶክተሩ ልጠይቀው። ቆይ አትዝጊ።
እሺ እኔ የምልህ ወዳጅ የምንድን ነው አለች CT scan ኡ።
ሄሎ ሄሎ፣ እሺ፣ ሰላም የሚነሳው እንትን ናን ኮንትራስት ብሬን ሲቲ ብሬን ሲቲ ስካን ነው።
አዎ፣ brain CT scan road traffic accident እንትን ስለሆነ እሺ ሁለት ሺህ ሰባት መቶ ነው ሂሳቡ።
ሁለት ሺህ ሰባት መቶ እሺ። በአምቡላንስ አላቸው አይደለም?
አለ ነው።
በቃ እሺ፣ እሺ፣ ስልክ ጠብቁ በላቸው። በዚህ ስልክ ሌላ ሰው ይደውልላቸዋል።
እሺ፣ እሺ። በቃ ሚኒሊክ ነው ያሉት።
እሺ እሺ።
እሺ፣ እሺ። Thank you። እሺ